ሰላም ጤና ይስጥልኝ።
ሄሎ ሰላም ሰላም አለ እንትን አፕ ይሄ ወይንም ራሽና የሚለውን አሸንቶሻል ምናምን ብዬ ነበረ ማለት ነው።
ማነበረ
ምን አልሽ?
ስምዎት ማን ነው? ማን ነበር ስራች? በላቁ ነው ቁጥሩ ልንገርሽ። እ እሺ ይደውሉ ይጠብቃሉ። ይደውላል። ትንሽ ይጠብቁ፣ ይደወልልዎታል። አይሰማዎትም?
ለብዙ ጊዜ አዎ ይቆራል። ስለዚህ ይሄ ኦኬ፣ እሺ ይጠብቁ። እሺ